Hello፣ አቤት እናት።
እ፣ ትንሽ ጠብቀኝ እሺ። ታናግራቸው ነው ወይ መኪና ሌላ እንትን ይልላቸዋል።
እሺ ግን እሱ ግን መኪናው ሊታሰር ሄዷል። ብር ተቀብሎናል ከሁላችንም ከሁላችሁም ከሁላችንም ብር ተቀብሎ ትኬት አወራርዶ ቀዶ ሰጥቶናል ለሁላችንም። ከትራፊኩ ጋር ነው አንድ ላይ ወደ ፖሊስ ጣቢያ ሄዱት።
እ፣ እስኪ ቆይ እሷ እያና ታናግራቸውና እኔ መልሼ እደውልልሃለሁ።
ታርጋው ትፈልጊዋለሽ?
ታ- እስኪ ንገረኝ ለማንኛውም ታርጋውን ሀያ ሀያ ስምንት መቶ ሀያ ሀያ ስምንት አ- አ- ሀያ ስምንት መቶ ሀያ ሶስት
ሀያ ስምንት መቶ ሀያ ሶስት ሀያ ሺህ ስምንት መቶ ሀያ ሶስት እሺ እሺ እናት እሺ፣ እደውልልሃለሁ መልሼ